hello አቤት ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ። ሰማንያ አንድ ሰባ ስምንት Flintstone Homes ነው የደወሉት። እባክዎ ምን ልርዶት?
hello ሰላም ነው፣ እንዴት ኖት?
ደህና ደህና። Flintstone Homes ነው የደወሉት።
Flintstone real estate አ ልክ ነው።
አዲስ ለመመዝገብ ፈልገን ነበረ። ሁኔታዎችን መረጃዎችን እጃችን ላይ የሉም።
ቤት ፈልጎ ነው?
አዎ ቤት ፈልገን ነው።
okay። ነዋሪነቶ እዚህ አዲስ አበባ ነው ወይስ ከአዲስ አበባ?
ከአዲስ አበባ አዲስ አበባ ነው። ከአዲ- አዲስ አበባ okay። አዲስ አበባ ከሆነ ከየትኛው site ነው የፈለጉት?
እ፣ site ኡ ወደ እንትን ቢሆንና አሉት አሪፍ ነው። ወደ ቀለል ያለው site እ?
እናንተ የት- የት አካባቢ ነው እናንተ አሁን?
ወደ አስር የሚሆኑ site ኦች አሉ። ቦሌ አለን፣ ሜክሲኮ አለ፣ አዋሬ አለ፣ ሾላ አለ፣ ሳር ቤት አለ፣ ዴበሻን አለ፣ ሰሚት አለ፣ ወደ ጣፎ አለ፣ ጀሞ አለ፣ ቱሊ ዲምቱ አለ።
ጀሞ ጀሞ ቢሆን የተሻለ ነው። ወደ ጀሞ ጀሞ ሶስት መስታወት ፋብሪካ ፊት ለፊት ነው ያለው።
አ okay ያለው ያው እዛ ነው። እርሶ የፈለጉት ባለ ስንት መኝታ ነው?
የ የ ባለ ስንት መኝታ ነው የፈለጉት? ምን አይነት ባለ መኝ- ያው ባ- ባለ መኝታ ባለ ሁለት መኝታ ነው። ባለ ሁለት መኝታ
እ፣ ባለ ሁለት መኝታ ጀሞ አለ በ አዎ።
በካሬ ያው ሰዎች ከሰማንያ ሺህ ብር ጀምሮ አለ።
ካሬ 80 ሺህ ብር አ
አዎ ይጀምራል። እሺ አከፋፈሉስ እንዴት ነው? ያው አጠቃላይ ሂደቶቹ በምን ይመስላሉ? መረጃዎቹ ምናምን sample አንዳንድ post ምናምን እጄ ላይ አልገቡም። ያው እዛው መረጃ ለመውሰድ የት ነው በቅርበት እ፣ መጥቼ መወስደው?
መልካም እሺ፣ እኔ አንዳንድ መረጃ ልንገሮትና ከዛ ቀሪውን ደግሞ ቢሮ መጥተው ይሰማሉ።
እሺ እ፣ ያው መጀመሪያ ቅድሜ ክፍያ ሶስት መቶ ሺህ ብር ነው። ቀሪውን እሺ።
ደግሞ ቀሪውን ደግሞ ከአምስት ዓመት እስከ አስር ዓመት ባለው ያለ ወለድ ከወለድ ነፃ በሆነ መንገድ መክፈል ይችላሉ።
እሺ እና ደግሞ ቢሮዎቻችን ልጠቁሙት።
እሺ እ፣ ቢሮ ገርጂ ልደታና ቦሌ አለን።
አዎ የትኛው ነው የሚቀርቡላቸው?
ልደታ ይቀርበኛል።
ልደታ ልደታ ከሆነ ልደታ ከፍተኛ ፍርድ ቤት ያውቃሉ።
አዎ እናቃ አውቀዋለሁ።
በቃ ከሱ በላይኛው መስመር ወደ አብነት በሚወስደው መንገድ ላይ እ፣ ልደታ መርካቶ ገበያ ማዕከል የሚል አለ።
አውቃቸዋለሁ። ተክሉ በላይ ኬክ ቤት ዝቅ ብሎ አዎ ልደታ መርካቶ ገበያ ማዕከል የሚል አለ።
እ፣ ነጭ ነጩ ነጩ ፎቅ አዎ ነጩ ፎቅ ትናንሽ መስኮቶች ያሉበት።
አዎ ስና ጥቃቅ ጥቃቅን እንደ አውሮፕላን ጥቃቅን መስኮቶች ያሉት ከኑር ህንጻ ጀ- አጠገብ ማለት ነው።
አዎ አዎ፣ መርካቶ እ፣ ልደታ መርካቶ ገበያ ማዕከል ይላል ህንጻው።
አዎ እሺ እዛ ላይ ምድር ቤት ላይ የኛ ቢሮ አለ።
እሺ እዛ ጉራ ማለት ይችላሉ። ስሞትም አለ
አልባብ ማን ማን አልባብ አልባብ አልባ ስለኛ ድርጅት ከ- ከምን ነበር መረጃ ያገኙት?
ከሬድ እኔ ከኤፍኤም ነው የሰማሁት።
ከኤፍኤም ነሳም። መቼ ይመጣሉ? ቢሮ ቀጠሮ ሊያዝልዎት።
በቃ እመጣለሁ። በዚህ ሰሞን ያው እመጣለሁ። መረጃውን መቼ ልደውል መቼ ል- እያልኩ ራሴን እንትን እያደረኩ ነበር። ያው ም።
ሲዘጋጅ ያው እኔ ስልኩንም ስላለኝ ሁሉም ነገር ስላለኝ አሁን በ- በቅርበት ቢሮንም ስላወቁት በቃ የ- የኔ ጉዳይ ነው ከአሁን በኋላ።
ችግር የለም። እኛ ደግሞ ምናልባት busy ከሆኑ የእኛ ሰራተኞች አሉ እንደዚህ በስራ አሉ፣ የ- ለ- እ፣ ለእናንተ የራሳችሁ ሰራተኞች አሉ አዎ በስራ የተጨናነቁ ሰዎች አንዴ ወ- እርስዎ ወዳሉበት መጥተው የሚያስረዱ ሰራተኞች አሉ። ምናልባት በስራ busy ከሆኑ የእኛ ሰራተኞች ልንልክ እንችላለን።
በቃ እሱ እሱ ልሞክረውና ራሴ ትንሽ ልንቀሳቀስበትና ካ- እንትን ካለኝ busy ካደረገኝ እነሱን አመላክታቸዋለሁ።
በቃ ችግር የለም። ስለዚህ እስከ ቀጣይ ሳምንት ካልመጡ የእኛ ሰራተኞችን እ፣ እልካለሁ።
እሺ እሺ እሺ thank you thank you እሺ አመሰግናለሁ። መልካም ቀን።
so good so far